Abdülcaner Şeto sonu. ነጋዴ ነው መሰለኝ።
ሄሎ ሄሎ፣ እኔ ስትልኝ አብስልኝ።
ከቺፕ ነበር የምደውልልሽ።
እሺ
እዛ የሚመጣ ፕሮዳክት ነበሩት።
አዎ፣ አልደረሰልኝም፣ አልጫናውም አለ ልጁ ደውሎ
አዎ፣ ሎኬሽን የሚያሳየለኛ አያት ነው።
እ እ ሎኬሽን የሚያሳየለኛ አያት ነው። አያት
እኮ አያት ነኝ እኮ ነኝ።
አያት ኖት እርሶ? አያት ኖት?
አያት ጊፍት ሪሊዝ ነኝ እኔ። አዎ Okay እሺ። ስለዚህ ነገ መረከብ ይችላሉ አይደለም?
እችላለሁ፣ ችግር የለውም። እንደዛ ሲለኝ አልጫናውም ሲለኝ እኮ ችግር የለውም ብዬው ነው።
በቃ ነገ እንልክልዎታለን።
እሺ እሺ፣ እሺ፣ መልካም ምሽት።
አሜን ሎሎ